እሺ ነጡ ይሄ እናጓ እባላለሁ። ቅድም ደውዬልሽ ነበር። ከአርባ ምንጭ ነው የፉትቦሉ ማለት ነው። እ?
አላወቅኩም እኔ እሺ ከአርባ ምንጭ ነኝ። እናውጋው ነው የሚባለው። ይሄ የፉትቦሉ ልጆች ከተጫወቱ ቢ ቀመሩን ቻፕ የሚያደርጉበት እንትን አይሰራም። የተወሰነውን ያሳያል፣ የተወሰነውን አያሳይም። ለሱ መፍትሄ ይኖራቸዋል።
ትኬቱ ትኬቱ ነው።
አዎ ትኬት ነው።
አዎ፣ እየተስተካከለ ነው። እሺ ፍላግ አያወጣም አይደል? አረንጓዴ ቀይ ምናምን።
አያወጣም። አዎ አዎ፣ እየተስተካከለ ነው። እሺ እናውጋው፣ ትንሽ ይታገሱ፣ ንገራቸው። እሺ እሺ እሺ እሺ እሺ